ሲቢኢ ብር ነው እኮ ግን አለ ሲቢኢ አካውንት የለኝም።
ሄሎ ሄሎ ድምጾ ሲቆራረጣ ምን አሉኝ?
እሺ እ ሪፖርት አድርገን ነበር ከሳምንት በፊት ሳንቲም ፔይ ላይ ቀርቶብን ቆርጦብን ቀርቶ ቴሌግራም ላይ ልኳል።
አዎ ልክ ያለው ተደጋጋሚ ታይቶ በዚህ ነው የላኩት?
ሳለፈ አዎ በዚህ ቁጥር
በድጋሚ አስተላልፈን ልዎታል። መልሱን ስናገኝ እናሳውቆታለን።
ኦኬ እሺ